ጤና ይስጥልን።
ሰላም ጤና ይስጥልን።
አብሮ ይስጥልና ማን ነው?
እግዚአብሔር ይመስገን።
ምሽት ዶልፊን አላችሁ?
አዎ፣
እ፣ ምን አይነት ነው?
ቴሌግራም page ኣችን ላይ post አድርገናል። ማልጋባ dot net ብለው ገብተው ይዩ።
እ፣ እ፣ ቴሌግራም page ኣችን ላይ post አድርገናል። ማልጋባ dot net የሚል አለ፣ ገብተው ይዩ።
አሊባባ እሺ።